ሄሎ ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን።
ከቺፕቺፕ ነበረ የምደውልዎት።
እሺ እንቁላል order አድርገው ነበረ።
አዎ
እሺ ግን warehouse ውስጥ እጥረት ስላጋጠመ ያው አሁን የሚገባበትንም ጊዜ ስለማናውቀው refund እናድርግልዎት ወይስ ይጠብቃሉ?
ይቆያል።
አዎ ያው maybe ማክሰኞ ወይ ሰኞ ሊገባ ይችላል። እርግጠኛ አይደለም።
okay refund ይደረግ ይቆያል።
እሺ እሺ።
እና እንትንም ነበረ strawberry ም ነበረ።
strawberry ዛሬ order ያደረጉት ነው አይ አይደለም የቆየ ነው።
የቆየ ነው አዎ በሀያ ዘጠኝ
አልተመለሰሉትም?
አዎ refund አልተደረገም።
በቃ እሺ እሱንም እናደርጋለን። እሺ።
እንደዛ ነው። check ታደርጊዋለሽ በዚህ ስልክ ነው።
እሺ አንድ መስመር ላይ ጠብቁኝ።
አዎ፣ አንድ ሰው-
strawberry ነው አይደል ያለኝ?
እ? አዎ
መች ነበር order ያደረጉት? ቆይቷል እ? እ?
ቆይቷል። order ካደረጉ በሀያ ዘጠኝ አዎ።
order ያደረጉት ነው።
አዎ አዎ በሀያ ዘጠኝ okay እሺ። አጠቃላይ ሶስት መቶ ስልሳ ዘጠኝ ብር group።
አዎ ሶስት እሺ ነው።
እሺ እሺ እሺ እሱንም ሪፈንድ እናደርግልዎታለን።
እሺ እሺ መልካም